የት ነኝ?
withdraw አድርጌ አልደረሰኝም ነበር።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ አዎ
ደዊ ደውሉ ሲትዝ እደውልልሻለሁ። ደዊ ነፍቶ ቤት ነው። ምንድን ነው?
በጣም ስንት ብር ነው?
ስንት ብር ይላል እዛ ላይ? አስር ሺህ ስንት ብር ነው አንተ ያደረግከው? እሺ አስር ሺህ አስር ሺህ አም- አምስት ሺህ እሺ ወደዚህ እንደዛ ወደ ነው?
ቴሌብር አካውንት ነው? አዎ አዎ ቴሌ ብር አዎ።
እሺ ኮንፈርም አድርጌልሃለሁ ይገባልሃል። እሺ